ሄሎ
ሄሎ።
ሰላም ጤና ይስጥልን።
አዎ አብረጽልኝ።
እሺ ምን ልርዳዎት?
የሆነ አንድ ሁሌ ሁሌ ማለት ነው እኔ ካርድ ስታሞላ ጊዜ ሁለት ብር ይቆረጣል። በቴሌውን ተ- ቴሌውን ብሌ ማለት ነው።
አዎ የቴሌቪዥን ደንበኛ ስለሆኑ ነው።
መቼ ነው የማገኘቱ ግን?
ሽልማቶቹን እንደ እድል ነው ባለ አሁን እሱ ትኬት ስላሉት መጫወት ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ አለሎት መጠቀም ይችላሉ።
ኮከብ ዘጠኝ ሰማንያ አምስት ላይ አዎ
እሺ በቃ እኔ ማገኘት ትችላለህ። በቃ ሁሌ ግን አዎ።
ሁሌ ሁሌ በቃ በ- ደንበኛ ስለሆኑ ነው እየሰጡት ያለው።
አዎ ቱሞር ቱሞር ብለ ነው የምቆረጠው ሁሌ በቃ ሁሌ
ይጫወቱበታ።
እና መቼ ነው የማገኙት? ያኛ ዊ ነው
ኮ- እኮ እኮ እኮ ሲጫወቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አለ።
እሺ በቃ ይፈልጋለሁ። ቆይ እሺ መልካም ይሁን።
እሺ እሺ እሺ እሺ መልካም ጊዜ